ጤና ይስጥልኝ አሽቤ የደን ኮሚኒካ
hello ጤና ይስጥልኝ አብሮ ይስጥልን። እ፣ አሁን አናገራችሁ ነበርና ቴሌግራም ላይ እ፣ ማ- መላክ ያለብኝን ነገር ላክ ብለሽኝ ነበረ።
እሺ ስራት ነው አዎ፣ ለ- ለ- አዎ፣ ነበረ የ screenshot አደረኩትና phone number ሬን እስከ አያት ምናምን ስሜን እ፣ ልኬ ነበርና እሺ ጽፈው ልከዋል ያው ከነጋ ደግሞ ልክ- እናንተ ልካችሁልኝ ነበረ ችግሩ issue ው እንደ solve እንደተደረገልኝና እህ፣ ብሬ እንደተመለሰ እህ።
ተነግሮኛል ብላችሁ ጽፋችኋለሁ። ግን ትንሽ ቆይቼ ስጠብቅም እስካሁን ድረስ እ፣ ብሩን ያለው እንትን ላይ ምንም የለም አልተጨመረም። እንዴት አድርጌ ነው የማገኝ?
እሺ ደምበኛችን መስመር ላይ ጠብቁኝ እስቲ ስሞትን እሺ።
ንገሩኝ
አሸም አብዱራህማን
አሸም አብዱርሃማን እ፣ አሊ
እሺ በቴሌግራም አህመድ።
ስሞት ማን በሚል ነው ያው ቴሌግራም ስሜ ላይ አሁን በ- አይደለ እንደዛ አይደለ ያልከው? አዎ አሽም ነው።
እሺ በዚሁ ስልክ ቁጥር ነበር አይደል አዎ የደወለው በ- በዚህ ቁጥር አዎ ደውዬ ነበር። አሁንም አዎ እህ። እሺ መስመር ላይ ጠብቁኝ አንድ ጊዜ እሺ ጠብቅሻለሁ። እሺ። ማ ኃይለ ሥላሴ አዎ
ደምበኛችን ይቅርታ መስመር ላይ ስላስቆየሁት ችግር የለም።
እሺ betting site ኡን አናግረው ነበር ከኛ ጋር እንደተስተካከለ ነው የሚያሳየኝ እዚህ ጋር okay ቤት ሴንክስ ማለት እኔ deposit ያደረኩበትን ሰው- ሰዎቹን አ- አ betting ኦቹ ወደ እነሱ ተላልፏል እና እነሱን ያናግሯቸው okay ወደ እኔ deposit ያደረኩበት bet site ወደዛ አዎ፣ ወደ አስፈልግሻል። okay betting ኡ betting ኡን check ያደርጉት መጀመሪያ ወደ እሱ ካልገባ እነሱ ጋር ያና- እነሱን ያናግሯቸው እሺ፣ ስለዚህ እናንተ ወደ እነሱ መለሳቸዋል።
አዎ ተላልፏል ወደ ከኛ ጋር successful ሆኖ ወደ እነሱ ተላልፏል
እ፣ እሺ፣ እሺ፣ አመሰግናለሁ። ምን ኮድ ምናምን በነገር የለም አይደለ እናት አይ ምንም ኮድ የለም እ, ዝም ብለን ያው አሁን እነሱ ጋር ሪተርቫር መሆኑ re- return ሆኖ መ- መግባቱ እነሱ ጋር መግባቱን ያሳያቸዋል አይደል?
አዎ ከኛ ጋር መስተካከሉን ይንገሯቸውና እ፣ ያሳውቋቸውና ሙሉ information ይስጧቸው ለእነሱ
እሺ፣ አመሰግናለሁ።
እሺ ሌላ የምረዳዎት ነገር አለ ምንም የለም። ምናልባት እነሱ የሰጡኝን information ድንገት አይሆን ምናምን ነገር ካሉኝ ያን ነገር ላሳውቅሽ ምን ማድረግ እንዳለብኝ ድጋሚ እ፣ አዎ ግን ከኛ ጋር already ስለተስተካከለ በእነሱ በኩል ነው ሊፈቱሉት የሚችለው ከዚህ በኋላ ማለትም በ cash ነው አይደል? አሁን የሚሰጡት እንጂ ወደ ሞባይሌ ተመልሶ አይሄድም።
ወደ betting site ኡ ነው የሚገባሉት የሚገባለት እንጂ okay አዎ ወደ deposit ሆኖ ማለት ነው okay፣ እሺ፣ እሺ፣ እሺ ደምበኛችን ስለደወልን እሺ።
አመሰግናለን አገልግሎት እን- ያሎትን ሀሳብ አስተያየት እሺ።
ከሚሰሙት ህዝብ በኋላ አስቀምጡ መልካም ቀን እሺ። deposit ዳ ሲሆን ታዲያ እንዴት ነው አያሳይኝም? እኔ ያሳዩታል ከተ- ካስተካከሉለት በኋላ ያሳዩታል እርሶ ጋር okay፣ እሺ፣ እሺ፣ አመሰግናለሁ መስተካከሉን check በጣም ያድርጉ ካልተስተካከለ እነሱን ያናግሯቸው እሺ፣ እሺ፣ እሺ ደንበኞች መልካም ቀን አመሰግንሻለሁ። አሜን።